ጤና ይስጥልን ዶክተር hello hello
hello፣ አቤት።
ሰላም ጤና ይስጥልን ጤና ይስጥልኝ። አቤት፣
ሄሎ አቤት።
እንዴት አሉ ደህና ነኝ። ተ- ማን ማን ልበል
ዶንኪ ቲዩብ ነው የምልታዘዝ እ?
ዶንኪ ቲዩብ ነው የምልታዘዝ
ማን ነኝ?
ዶንኪ ቲዩብ ነው የምልታዘዝ
አይ ተሳስቼ ይሆናል። እማ ቤት ተሳስተው ነው እሺ እሺ።
እሺ፣ ይቅርታ።
ሰላም ዋሉ መልካም ቀን አሜን እሺ